and it's in Washington Eagle now, Martha?
Um, you know the ድልድዩ ወደ አትላስ የሚወስድሽ
ምን አሉኝ?
ድ- ድልድዩ እ፣ ጫፉ ላይ ወደ አትላስ የሚሄድ ምን ይባላል?
እ፣ ድልድዩ ጋር ነው ሩዋንዳ ጋር።
አዎ፣ ቆይ አንድ ቦታ ል- ልፈልግ እና እደውላለሁ። ምልክት ወደ ቦሌ ሚካኤል ነው የሚመጡት።
Okay። እኔ ከዛ ድልድይ ወደ ዋሽንግተን ሆስፒታል ቅርብ ነው።
እሺ ወደፊት ማለት ነው። ቦሌ ነው ያሉት።
እ?
ቦሌ ድልድይ ያ እሱንም እዛ- ስሙ እኮ ነው የማላውቀው።
የት አካባቢ እንዳሉ ያ- በአቅራቢያዎች ያሉት ሰው ይጠይቁና ቆይ አንዴ ልደውልልሻለሁ።
ሩዋንዳ ድልድይ ይምጡ።
እሺ፣ እሺ፣ እንዴ